ሚስፌ ዲቦራ ነኝ።
Hello ጤና ይስጥልን።
አብሮ ይስጥልን።
ሰላም ነሽ?
አለን አለን።
አለን ቤስሪ አዎ ልክ ነው። ምን ልርዳክ?
ትናንት አሸንፌ ነበርና ብሩ ነው ወደ account ይገባል።
ትኬት ነው ያሸነፍከው?
አዎ በኦንላይን ቆርጠን ማለት ነው።
እሺ እ፣ ቴሌግራም ላይ ልካህልናል እንዴ ትኬቱን?
አላክንም አላኩልሽም።
እሺ የ cashier code የምትለዋን ትነግረኛለህ ከትኬትህ ላይ?
OK በቃሌ አላስኩትም። አውጥቼ በኋላ አልደውል።
አዎ አውጣውና መልሰህ ደውልልን፣ እሺ።
check እናደርገዋለን።
ምኗን ምኗን ነው ኮዷን?
አዎ ከታች መጨረሻ ላይ ከ barcode ኡ በታች cashier code የምትል ሰባት digit ቁጥር አለች።
እሷን።
እሷ እሺ አዎ እሺ አሁን ውስጥ አገኘዋለሁ ገብቼ
ታንኪዩ